አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከበላሽ ያንቺ መባል ይብቃኝ ከንገዴማ አገሬው ቅልኝ ሁሉ ይስማ አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከበላሽ ያንቺ መባል ይብቃኝ ከንገዴማ ዓለም ይወቅልኝ ሁሉም ይስማ ለፍቅሪ ስጨነቅ ስጠበብ ከልቤ ለክብሪ ስሟገስ ስምሽን አንግቤ በዚያ በክፉ ቀን ሳጣሽ ካጠገቤ ፍም ይወጣኝ ነበር እንደ መንገብገቤም ስቃጠል ከአካል አካል ባይተርፈኝም ልቻልኩት ላያስችለኝ አልሰጠኝም ስቃጠል ከአካል አካል ባይተርፈኝም ልቻልኩት ላያስችለኝ አልሰጠኝም የቅርብ ሩቅ ልብሽ ላልደርስበት ላልጨብጠው ላልይዘው ደከምኩበት እንደ ቀላል እንደ ዘበት ውድ እምነቴ ቀለድኩበት የቅርብ ሩቅ ልብሽ ላልደርስበት ላልጨብጠው ላልይዘው ደከምኩበት እንደ ቀላል እንደ ዘበት ውድ እምነቴ ቀለጥኩበት አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከበላሽ ያንቺ መባል ይብቃኝ ከእንግዲህማ አገሬው ቅልኝ ሁሉም ይስማ አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከበላሽ ያንቺ መባል ይብቃኝ ከእንግዲህማ አገሬው እወቅልኝ ሁሉም ይስማ አላምን ብዬ እንጂ ሁሉም ባይኔ ሳላይ አዲስ ሆኖ አይደለም ከርማል የአንቺስ ጉዳይ ተገላልጦ ሲታይ የተሸፋፈነው ላይሽ ማር ነው ውስጥሽ ግን ሬት ነው ሲጋለጥ ጉድሽ ወጥቶ በአደባባይ ልታገስ ከቶ አልችልም ከዚህ በላይ ሲጋለጥ ጉድሽ ወጥቶ በአደባባይ ልታገስ ከቶ አልችልም ከዚህ በላይ ያጎረሱት እንደምን እጅ ይነግሳል፣ ያፈቀሩት እንደምን ቃል ያፈርሳል። ማን ለፍቅር ይታመናል? ያሳዝናል፣ ያሳዝናል። ያጎረሱት እንደምን እጅ ይነግሳል፣ ያፈቀሩት እንደምን ቃል ያፈርሳል። ማን ለፍቅር ይታመናል? ያሳዝናል ያሳዝናል አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴ ገደሉን ከሜዳው ለይቼ ብርግትም ከእንግዲህ ጨልሟል መንገድ ላንቺ አልመርጥም ክፉ አወዳደቅሽ ባይኮረኩረኝ አጉል አካሄድሽ ግን አላማረኝም። እንዳሻሽ በልቤ ላይ ብትፈነጭም ግን ያልፋል ከቀን ከጣት አታመልጭም። እንዳሻሽ በልቤ ላይ ብትፈነጭም ቀን ያልፋል ከቀን ከጣት አታመልጭም። የመውደድን የፍቅርን ቤት አፍርስሽ ልቤን ሰብረሽ ወዴንም አደፍርስሽ በፍቅር ላይ ግፍ ሰርተሻል የፍቅር አምላክ ይፈርድሻል የመውደድን የፍቅርን ቤት አፍርስሽ ልቤን ሰብረሽ ወዴንም አደፍርስሽ በፍቅር ላይ ግፍ ሰርተሻል